እህ ስለም ቤት ቤት ረዴት ነው የምንረዳው?
withdraw ብዬ ነበረ ታያለሽ።
እሺ
አንዴ አምስት ሺህ አንዴ አራት ሺህ ስድስት መቶ ብር።
እሺ አሁን የደወልክበት ነው የቤት ቤት ቁጥር አዎ፣ በዚህ ቤት ቤት ቁጥሬ ዜሮ ዘጠኝ ሀያ
ዜሮ ዘጠኝ ሀያ ስልሳ አንድ አስራ አራት
ስልሳ አንድ አስራ አራት ዘጠና ዘጠኝ
ወደ ዜሮ ዘጠኝ ሀያ ዘጠኝ ሀያ ሁለት ሰባ ዘጠና አምስት ነው።
አዎ፣ እሺ confirm አድርጌልሃለሁ። ትንሽ ቆይቶ ይገባልሃል።
አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም